ሰላም ጤና ይስጥልኝ። ጭብጭብ ተባቆን ዶክተር አብሮ ይስጥልን።
ሄሎ
አቤት አቤት። ጤና ሰላም
አለው አለው አይ ላይ ላይ እንትን ፕራይስ አይቼ ነው እ እሺ ሽንኩርት ስንት ነው?
ማዘዝ ይችላሉ።
እኮ ሽንኩርት ምን ስንት አሉኝ?
ነው? ሽንኩርት ስንት ነው?
ሽንኩርት ሶስት አይነት ደረጃ ያላቸው ሽንኩርቶች አሉ።
ወይ 29 ብር ፕራይ
ሀያም አልዳናወክ ነው።
ምን ጭብጭብ አልሽኝ?
አፕሊኬሽን ጭብጭብ አፕሊኬሽን ነው።
እ፣ እሺ እሺ አውርደው አሁን ላውርድ ያለኝ ሄሎ